ጤና ይስጥልኝ ማሪት አባ።
ጤና ይስጥልኝ አብሮ ይስጥልን አባት።
hello
ምን ልርዳዎት?
okay። አይ TikTok ላይ እንትን አይቼ ደ- ነው የደወልኩት።
እሺ ምን አዩ አባት?
Land Cru- ላ- የሆነ Land Cruiser VX
አስራ ዘጠኝ ስንቱን ነው ያዩት? ሞዴል
ሞዴሉ አስራ አስራ ዘጠኝ የባንክ አንድ ሚሊዮን ብድር ያለው ማለት ነው።
እኮ ዘጠና ስድስቱን ነው ያዩት። አስራ ዘጠኝ አዎ፣ ጥቁሯ ጥቁሯ እንትን እኮ ነው የጠፋኝ። ያ እንትን TikTok እያየሁት ነበር ጠፋኝ። እ፣ ጥቁሩ
እኮ Mark two ን ነው ያዩት። ጥቁሩን ከሆነ ማለት Mark two ን ነው ያዩት።
አዎ አዎ፣ Mark two ሆኖ VX ነው ግን Land Cruiser VX ነው አዎ እሱኛው አሁን ላይ የለንም። Mark two ወጥቷል።
አይደል?
አዎ
Okay። ረ- ረ- RAV4 አላቸው።
RAV4
አዎ ሁለት ሺ አስራ ስምንት አለን። ስድስት ሚሊዮን ብር Single ስንት?
ስድስት ሚሊዮን ብር
አዎ፣ ያ TikTok ያለው Land Cruiser ግን የለም።
እሱኛው ጥቁሩ የለንም፣ ወጥቷል።
Okay፣ እሺ፣ እሺ።